ሰላም ጤና ይስጥልኝ ምክር ቤት የሚይዘው
እናትህ ድርድሩ ቢልዲንግ አለ
ዊዝድሮ ነው።
አይ ዲፖዚት ነው።
እሺ ዲፖዚት ቴክስቱን ቴሌግራም ይልከውልናል።
ቴሌግራም ስልክ አላውቅም።
እ ልንገሮታ ቁጥሩን
እሺ ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ሶስት
አርባ አራት
አርባ አራት ሰላሳ ሰባት
ስልሳ ሰባት አርባ ሰባት በ- በዚህ ቁጥር ቴሌግራም ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት በዚህ ቁጥር ቴሌግራም እ, ላይ የላኩልን። እሺ deposit text ኡን ከቴሌብር ነው ከምን ነበር የላኩት?
እሺ
እሺ መልካም ቀን ስደወሉ